ጤና ይስጥልን ማን ይባባ
በየትኛው ሳይድ ነው? ከናዝራ ሆቴል
ናዝራ ሆቴል ጋር ከደረሱ ትንሽ ወደ ላይ ወጣ ሲሉ ይተርናል አይደል? እመቤት በስተቀኝ በኩል ገባ ሲሉ አፍሮሊክስ ሞተር የሚል አለ። አፍሮሊክስ አፍሮሊንክ
አሁን የሚል በሱ ትክክል ሪፖርት ይገኛለን። በአፍሮሊክስ ሞተር ሬክላም ትክክል ሲገቡ ማለት ይገኛል።
ማሊባባ የሚል አለ። hello
አዎ ማሊባባ የሚል ሬክላም አለን እመቤት።
እሺ
እሺ